መስጠት ለሚገለጥበት፣ አብሮነት ለሚጸናበት፣ ፍቅርና ወዳጅነት ለሚታይበት፣ ቤተሰብ በአንድ ለሚሰባሰብበት ለኢድ አል አድሃ አረፋ በዓል እንኳን በሰላም አደረሳችሁ እያልን መልካም ምኞታችንን እንገልጻለን። ተሜጋስ በዓሉን በደስታ በአብሮነት፣ በፍቅር፣ በመተሳሰብ እንድታሳልፉ ከልብ እንመኛለን። ተሜጋስ ስለ ደንበኝነታችንም እናመሰግናለን። ተሜጋስ ራዕያችን ገና ሰፊ ነው። ኢድ ሙባረክ። ታሜጋስ ታሜጋስ